ጤና ይስጥልን ቤት ቤት ሄሎ ሰላም አለን አለን ሰላም ነው።
እንትኖ ትናንትና ነው የሸነፈው ቤት ቤት
ትናንትና አዎ ትናንትና ነው የሸነፈው ቤት ቤት እሺ፣ ከዛ ስንቲም ቤይኑ ውስጥ አድርገው ውዝዶ አድርጋ አልገባልህም።
አልገባንም አዎ፣ ቤን ባን አለን
እሺ፣ አንዴ ጠብቀኝ። እሺ እሺ
ሄሎ
ሄሎ ሰላም ሰላም። withdraw ነው ያደረግነው።
አዎ አዎ፣ እሺ፣ ሰላም ስንት ብር ነው?
ሰማ- ስምንት መቶ ስምንት መቶ ብር።
አዎ በምን ነበር ያረከው? በሳንቲም ፔ ነው።
አዎ እሺ፣ ምንድን ነው የሚልክ? pending አዎ pending አላት አ pending ከሆነ አሳውቀናል። ሳንቲም ፔ አይ ለሳንቲም ፔዎች አሳውቀን እያስተካከልን ነው ብለዋሉ።
እስከ ጠዋት ነው እነዛን አለ እናንተ ጋር አዎ ልክ ነው። ያንተ ብቻ አይደለም የብዙ ሰው ነው። ሳንቲም ፔ ሌላ ጊዜ አይቆይም ነበር አይደለ?
እ?
አይቆይም ነበር ሌላ ጊዜ አዎ ቻባ ነው የሚወስደው እኮ አዎ፣ ሌላ ጊዜ አይቆይም። ትላንት ስላስቸገራቸው ነው ቴሌ ብር እና እያስተካከልን ነው ስላሉ ትንሽ ጠብቅ።
እሺ እስከ ስንት እሺ ሰዓት ይገባል። እሺ እሺ፣ አይቀርም። እሺ ይገባል።
እሺ እሺ እሺ፣ እናመሰግናለን።